ሰላም ጠነስ ነው
አብረሽ ከፍሬንስቶ ነው ምስ ነው የምደውሎት ሮቤል እ አዎ ፍሬንስቶ ነው ምስ ነው የምደውሎት
እ እ ከዚህ በፊት ስለ ሼር ጉዳይ ተነጋግረን ነበር
እህ እ አዎ።
በ- በ- አዎ፣ በኋላ ደውልልኝ ብሎት ነበረ በባንክ እገዛለሁ ብሎ ስለ እንዴት አደረጉ ስለማለት
አዎ እዚህ አገልግሎቱን እ፣ ማግኘት ስላልቻልኩ ነው እና አልተመቸኝም ነበር።
አይደለም አዎ።
ቦቱ እየተባለ የሄዱት ሸዋሮቢት
እ- እ- ሸዋሮቢት ነው
እ፣ ባንክ ሄዶ ነው ያጡት
ማለት እኔ አልተመኝም ነበረ ለ- ለማድረግ ማለት ነው በግል ጉዳይ እሺ በቃ እሺ